hello ያቀልን በምስኪኑ ነው የምንረዳው።
እግዜር ይስጥልን። አይ እንትን ምንድን ነው ዛሬ standup comedy ውን እንትን ብለን ነበርና እሺ እስካሁን text አልገባልንም ነበርና almost ሰዓት በጣም እንትን ብሏል። አንድ ቀን ነው ያለው እንትኑ ዛሬ ነው በቃ ዛሬ ነው አስራ አንድ ሰዓት ላይ ነው። እዚህ መጥተው ትኬት መቁረጥ ይችላሉ።
no ትኬትማ ቆርጫለሁኝ።
በቃ ስለዚህ መምጣት ይችላሉ። አስራ አንድ ሰዓት ነው የሚጀምረው። ቀደም ብለው
okay እንትን ትልኩልን እኮ እሱን በመጠበቅ